ጤና ይስጥልኝ።
ጤና ይስጥልኝ። ሊንግስቶን ሆምስ።
እሺ ሰላም ናቸው ወይ?
ይመስገን ሰላም ኖት።
ክብር ይስፋ ለእግዚአብሔር።
አለን እንትን ፕሮግራም እንትናችሁን እያየሁ ነው እየተከታተልኩ ነው። እና ኢንጂነር ማስታወቂያችንን ነው።
እ፣ እ፣ እሺ ምን ላይ ነው እኛ ማስታወቂያችንን ያዩት?
እ፣ የእኛ እንዴት ነው ጥፋታችን? እኛ ሁለት አመት ተኩል አልፎ አምስት አመት ሞላው እናንተ እሺ።
ጋር ዘቡል። ያው ለእኛ advantage ነው ያ
አሃ።
ዘቡል ዘቡል ነው የኔ እንትን ያለው እሺ site ኦት እዛ ነው።
አ፣ እና እሺ።
እኛ አሁን እንዴት ነው coordinate የምናደርገው? ምክንያቱም ይሄ advantageous ነው። ለምን በጋራ በጋራ የሚሰራ ሁልጊዜ ድል ያደርጋል።
እውነት ነው። እሺ እኔ ቀጠሮ ነው የማስይዘው።
እ፣ Call center ነኝ። ለሚመለከተው አካል ሪፖርት አደርጋለሁ ወይም ደግሞ ስልክ እጆት ላይ ካለ ወይም ማስታወሻ ስልክ ልንገሮት።
እ- እሺ እ፣ እንትን እ፣ እራሱ ጸደቀን እንዴት ላገኝ ይችላለሁ?
እ፣ ስልክ ልስጦትና ያውራቸው።
እሺ ይንገር።
ዜሮ አንድ ዜሮ አንድ አንድ ዜሮ አንድ አንድ ስምንት ሀያ ሁለት
ስምንት ሀያ ሁለት ዜሮ አንድ ሀምሳ
ዜሮ አንድ ሀምሳ
ሀምሳ የሚለው ደግሞ ካልሰራሁሎት የመጨረሻውን ሀምሳ ሁለት አድርገው ይሞክሩት።
እሺ አመሰግናለሁ። እኔም ቤት መልካም ቀን።
እሺ